ሁሉንም ቤት ቤት ቤቴ ነው የምንረዳው።
አምስት መቶ ብር ከሲቪ ብር ወደ አካውንት አስገብቼ ነበር አላስገባልኝ።
አዎ ዲፖዚት ትንሽ ያስቸገረ ስለሆነ ሲስተሙን እያስተካከል ነው። ሲስተካከል ይገባልሃል።
አሁን ይገባል።
አዎ ሲ- አስተካክለን ስንጨርስ ኦኬ እሺ። አዎ መ- ማስገባት አልችልም። ሌላ እሱንም እንዳይ ዲፖዚት እያስቸገረ ነው።
ኦኬ አላ- አላስገባት አይደል አዎ ይት- ይመረጣል።
ስልሽ በሳንቲም ቤት እሱ የሚይዘው
አዎ ዲፖዚት ሙሉ እያስቸገረን ያለው
ኦኬ፣ እሺ። ከቻልሽ በዚህ ቁጥር ነው ያስገባት ልቀቂልኝ።
እያስ- እያስቸገረ ነው። አልሰማኸኝም መሰለኝ። ሲስተም ትንሽ እያስቸገረን ነው እኛም እና ለማስተካከል እየሞከርን ነው። ሲስተካከል ይገባል ወደ አካውንት።
እሺ።
እሺ ሌላ እኮ አንድ ሺህ ብር ልኬ ወዲያው ነው የገባልኝ፣ ግን አምስት መቶ ቀረብኝ። ለዛ ነው
እሺ